ሄሎ ጤና ይስጥልኝ ችብችብ
ሰላም እንዴት ነሽ?
ሰላም
አለን እንትን order ዛሬ አልኮ ነበር እና ግን አሁን ሳየው June eight ይላል ለቅዳሜ።
እሺ complete ግን ሆኗል አይደለ?
complete ሆኗል። ቅዳሜ ደግሞ አዎ።
ያዘዝኩበት ቦታ የቢሮ ቦታ ስለሆነ አይመችም። ነገ በዚህ አይደለም ስልክ ቁጥር ነው።
አዎ፣ በዚህ ስልክ ቁጥር ነው።
እሺ ለነገ እናደርግልዎታለን።
እሺ እሺ እሺ እሺ እናመሰግናለን። መልካም ምሽት።
ለሁላችን